hello
hello
አይሰማም?
ይሰማል።
አዎ ይሰማል።
ሽንኩርት መልሰን ነበረና እሺ
ድጋሜ ዛሬ ይላክልናል ወይስ ብሩ ነው የሚመለስ? እንዴት ነው? አልተደወለልኝም። ለዛ ነው።
ትናንትና እዚህ ደውሎ አሳውቆ ነበር ወደኛ።
አዎ
okay ስልክ ይነግሩኛል።
ዘጠኝ አስራ አንድ አስራ አንድ ሀምሳ ሁለት ሀምሳ ሁለት
ሰማንያ አንድ ሰማንያ ሰማንያ አንድ ሰማንያ የአድ- አድሚኑ የአድሚኑ ስልክ ነው አይደል? ይሄ የ group እ?
የ group leader ስልክ ነው አይደል? ይሄ አዎ አዎ
okay፣ እሺ። አንዴ ጠብቁኝ። ሰላሳ ኪሎ ሽንኩርት ነው።
አዎ አዎ okay እሺ፣ refund ነው የሚደረገው። ይቅርታ።
እሺ አርጉልኝ። እሺ አዎ እሺ እሺ፣ እሺ
መልካም ቀን።